Hello. Hello. አስር አምስት መቶ ድራወል አድርጉትና እስካሁን አልገባም።
ቤት ቤት ቁጥር ንገረኝ።
እ በስቤት ቁጥር በስቢት ቁጥር አዎ
ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት ዜሮ ዜሮ ዜሮ ዜሮ
ሰማንያ አምስት ዜሮ ዘጠኝ
ሰማንያ አምስት ዜሮ ዘጠኝ አዎ ስንት ብር ነው?
አምስት መቶ ብር
መች ነው ዊዝዶ ያደረግከው?
እ መቼ ነው ዊዝዶ ያደረግከው?
withdraw ያደረግሁት እን ማታ ስድስት ሰዓት እስከዛ አካባቢ
እሺ process ላይ ነው። እሺ ለሳንቲም አሳውቅልሃለሁ፣ ይገባልሃል።
እ ለሳንቲም ቤ አሳውቅልሃለሁ፣ ይገባልሃል።
እሺ ይገባል።
አዎ ስንት ቆይቶ ይገባልሃል።
እሺ በሌላ ስልክ ቁጥር withdrawal አልኩት ቴሌ ብር እ በሌላ number withdrawal አልኩት አ ያደረግከው ዜሮ ዘጠኝ አስራ አምስት ስልሳ ስድስት ሰባ አምስት ሰባ ዘጠኝ በሚል ስልክ ነው አይደለ?
አዎ አዎ አዎ እዛኛው ቴብር ላይ ይገባልሃል።
እሺ ይገባል ይገባል ይጠብቃለሁ አ አዎ ጠብቅ።
እሺ وعليك والله ወላ